ሊነጋ ሲል ይጨልማል፣ ጨለማይ ቀን ዳግም ይነጋል። ተስፋ አትቁረጥ፣ አምላክ ያውቃል። ሊነጋ ሲል ይጨልማል፣ ጨለማይ ቀን ዳግም ይነጋል። ተስፋ አትቁረጥ፣ አምላክ ያውቃል። ለማሸነፍ ኑሮን ባለመ ስትሯሯጥ ስትደክም ስትሯሯጥ ስትደክም ሁሌ አይሞላም ጎደሎ ነው የዓለም ጣጣዋ ብዙ ነው የዓለም ጣጣዋ ብዙ ነው ሊነጋ ሲል ይጨልማል ጨለማይ ቀን ዳግም ይነጋል። ተስፋ አትቁረጥ፣ አምላክ ያውቃል። መገፋትን መወርወርን መጠላትን ክፉን ስምን መጠላትን ክፉን ስምን ደርሶበታል ሁሉን ያውቀዋል ሁሉን የሚያውቅ ጌታ አዝንልሃል ሁሉን የሚያውቅ ጌታ አዝንልሃል ሊነጋ ሲል ይጨልማል፣ ጨለማይ ቀን ዳግም ይነጋል። ተስፋ አትቁረጥ፣ አምላክ ያውቃል። አይቶ ኑሮ እስኪያልፍ ያለፋል የሰቃይ ቀን ለሊቱ ይረዝማል የሰቃይ ቀን ለሊቱ ይረዝማል ድሮ ብለህ ታወራለህ ቀን ያልፍና ትጽናናለህ ቀን ያልፍና ትጽናናለህ ሊነጋ ሲል ይጨልማል ጨለማይ ቀን ዳግም ይነጋል። ተስፋ አትቁረጥ፣ አምላክ ያውቃል። ፍጹም ሐዘን ለደስታ ግን ማጣትህ ለማግኘትህ ማጣት ማጣትህን ለማግኘትህ ዋዜማ ነው ስቃይህ አምላክ ቀርቧል ሊጎበኝህ አምላክ ቀርቧል ሊጎበኝህ ሊነጋ ሲል ይጨልማል፣ ጨለማ ይቀር ዳግም ይነጋል። ተስፋ አትቁረጥ አምላክ ያውቃል።